ከቦሌ ሄሎ ኧረ እባካችሁ እኔ ላይ ነኝ ሄሎ ይሰማል መሲ ነሽ ኦርደር ነበር ከዮሐንስ መውደድ ነበር ምገባ እስካሁን ድረስ አልገባም ኦርደር ዜሮ አራት አስራ ሰባት ኦርደር አናስ- አናቀያይርም እኛ ያሳይን ኦርደሩ ካልሆነ በስተቀር እሺ
ማለት እኔ እዛ አንድ ቦታ ነው የምሄደው እና ወደ አንቺ አስገቢ ነበር እኮ አላስገባ ተከልክለናል እኛ ጋር ገባም እሺ እና የሱ አይወጣም በቃ አውጪልኝ።
ኧረ እንዲወጣልህ ከፈለክ ልጠይቅልህ ኦርደር ነበሩ ንገረኝ ቆይ ቆይ አንዴ እኔ ደውያለሁ ቆይ አንዴ እኔ ራሱ ላናግር ቆይ ሄሎ እሺ እ- አቤት ወይ ዜሮ ሁለት አስራ ዘጠኝ ፒን አድርግልኝ መስዬ ዜሮ ሁለት
አስራ ዘጠኝ ፒን አድርገዋ
እሺ እሱን ፔኑን አይልሃለሁ ግን አልቀያይርም ይሄኛው ሌላ ነው ዜሮ ሁለት አስራ ዘጠኝ ሀምሳ አምስት እያሰበ ነው ኪሎ ሜትር ድረስ ሚካኤል ነው
እሺ አይልሃለሁ ወይኔ ጉዴ አንዳችሁ አውሩኝ ተው ኧረ እኔ ብሩክ እያ- ብሩክ ነኝ እኔ ዜሮ ሁለት አስራ ዘጠኝ ፒን አድርግ እሺ እሺ እና ብሩክ እና አይልሃለሁ ዜሮ ሁለት የ- ዜሮ ዜሮ አውጪ።
ዜሮ ሁለት ዜሮ ዜሮ የእሱን
ማስወጣት አልችልም እኔ ጠይቄ ነው ኦርደር ተቃራኒ ነበሩ ኦርደር ነው ንገረኝ መሲ እ? እ?
ተቃራኒ ኦርደር ነው እኮ ንገረኛ እስካሁን ሌላ እስኪ ዜሮ ሁለት ዜሮ ዜሮ ሶስት እና ዜሮ ሁለት
ዜሮ አስራ ዜሮ ሰባት ሶስት እና ዜሮ ሁለት አስራ ሰባት ሌላ order አዎ፣ የሚወጣው ዜሮ ሁለት አስራ ሰባት ነው። እሺ
እንዴ ዜሮ ሁለት ዜሮ ዜሮ
እሱ የያዝኩት order ነው ተቃራኒ እኔ የሚሄድበት ኧረ ጉድ ፈላ ቆይ ተቃራኒ የሆነ በየትኛው ነው ይሄ የኦሎምፒያው ከኦሎምፒያ ነው የሚነሳው።
እኮ ዮ- ዮሐንስ ዜሮ ሁለት ዜሮ አልከኝ ዜሮ ሁለት ዜሮ ሶስት አልከኝ የሚወጣል የትኛው ነው የትኛው ላስወጥለት ይኸውልሽ መሲ እ ዜሮ ሁለት ዜሮ ዜሮ አለ እሺ ዜሮ ሁለት አስራ ሰባት ነው እንጂ ዜሮ ሁለት አስራ ሰባቱ ነው ይወጣልህ አዎ ኦሎምፒያ ነው የሚነሳው።
ጠብቀኝ እስኪ ታስደመኝ
ካርድ እየቆጠረ ነው
ቆይ አንዴ ጠብቀኝ እኮ ፈጠን በል አስራ ዘጠኙን ደረሽ pin ይደረግ ነው
ኧረ ተው ብሩክ ተው
ምን አለ ምንድን ነው
ይትባረክ አንተ ነህ። ኧረ ብሩክ ምን ሆነህ ነው? ቆይ ተላለህ እ አንተ ተማምኜ እኮ ነው ይሄን እንትን ሀብታሙ ሀብታሙ ዮሐንስ አቤት።
I mean ዮሐንስ እንትን ይወጣልሃል እሺ የቻኖሌው እ?
ድራይቨር ተፈልጎ ይወጣልሃል የቻኖሌው እሺ፣ እሺ።
ያኛውን ፒን አድርጊ እሺ እሺ ብሩክ አስራ ዘጠኝ እሺ ግን ያኛውን ኮሎምፒያስ ነው በምናችሁ ወደ ንግድ ታስገቢ ደስ ይለኝ ነበር እኔ ይኸውልህ ብሩክ እኛ ማስቀያየር አንችልም እንዴ
እሺ በቃ እሺ ወደ ንግድ ታስገቢ ነበር መቀያየር ሰው ነው ወደ ንግድ ታስገቢ አ- አልችልም እኔ እሺ እሺ በቃ አ- አስራ pin አድርጊው እሺ ግባ ግባ